Hello. Hello.
ነው ጤና ይስጥልኝ።
ሄሎ ሄሎ።
ጤና ይስጥልኝ ጤና ይስጥልኝ። Flintstone Homes ነው የደወሉት።
ሰማው
ይሰማል፣ ይሰማል፣ ይሰማል።
አለቃ መረቀ መረጃ ለማግኘት ነው ከቴሌቪዥን አይቼ ነው ማታ
okay።
የደወሉልኝ።
okay የሚሸጡ shop ኦች እንዳለ ስለሰማሁ ነው ማታ okay፣ እሺ። አዎ ሱቆች አሉን፣ በተለያዩ እ፣ site ኦቻችን አሉ። እ፣ አ፣ ል- ልደታ አካባቢ አ፣ ልደታ ያ- ያለውን site ነው። ልደታ ያለው site ልደታ ፍርድ ቤት ያውቁታል?
አውቃለሁ አ፣ ልደታ ፍርድ ቤት እ፣ ወደ እ፣ መርካቶ መሄጃ የተወሰነ እንደሄዱ አዋሽ ወይም ዳሽን ባንክ ያገኛሉ። ከዛ ይሄ መስኮት መስኮት ያለው ትልቁ ህንጻ ከታች እስከ ላይ ሙሉ መስኮት መስኮት ያለው ትልቁ ህንጻ ከሱ ጋር እናያለን። እ፣ ከስድስት ካሬ ጀምሮ እስከ እ፣ ስድስት አስር አስራ ሁለት አስራ አራት ሀያ ሁለት ሀያ አምስት ሰላሳ ሶስት ሰላሳ ስድስት አርባ አርባ አራት ካሬ እስከ ሰማንያ ዘጠኝ ድረስ አለ።
okay ወደዚህ ወደ ቤት የሌላቸው
እ፣ ወደ ቤቴል ሱቆች የሉንም። ያሉን ግን ያው አዋሬ ካሳንቺስ አለን። እ፣ አ?
ሹ- ወደ አዋሬና ካሳንቺስ አሉ ከዚህ ተጨማሪ ማለት ነው።
okay አዋ- አይ ወ- አዋ- ወደዚህ ወደዚህ ወደ ጦር ኃይሎች ወደ ቤቴል አየር ጤና ምናምን
ወደ እሱ እንኳን እስ- እስካሁን የለንም።
ስለዚህ ሊቀርበን የሚችለው የልደታው ነው አዎ ልደታው ነው የልደታው ነው።
ስለዚህ ግን አ- ባህር እንዴት ነው ማየት የምንችለው በጣም ጥሩ። አሁን የነገርኩት ቢሮ አለ አይደል? ከልደታ መ- ልደታ መርካቶ ገባ ማዕከል ያልኩት መስኮት መስኮት ያለውን ህንጻ አወቁት።
okay ብዙም ትዝ አላለኝም ወይ እሺ፣ የግል ልደታ።
ስልክህን ልትሰጠኝ ትችላለህ
እ፣ እሺ እደውልልዎታለሁ እኔ አሁን በቃ ስጥሎታለሁ።
በዚሁ ስልክ ደውልኝና okay እ፣ ለምን ስሙ- interest ኡ አለን እኛ direct አይተን ቦታው ከተመቸን ምንም የመግዛት ፍላጎት ስላለኝ okay okay እሺ እ፣ ስሞትን ማን ልበል እ፣ ተስፋሁን እሺ እ፣ መ- መ- ከ- ማስታወቂያችንን ከቲቪ ነው ያየን ያሉን ያሉኝ ከቲቪ ነው ያየሁት አ- እሺ፣ ተስፋሁን ነው ያሉኝ።
አ ተስፋሁን ደረሰ እሺ እ፣ መቼ ብቅ ይላሉ? መቼ ምናልባት አስታውሰዎት አለሁ እኔ አለሁ እዚሁ ነኝ ነገ ምናልባት አስታውሰዎት ዛሬ ከሰዓቱም ከቻሉ ከሰዓት ወይ ነገ ይቻላል
ከሰዓት ላ- ላ- ላስታውሰዎት።
ይቻላል እሺ ከሰዓት አስታውሰዎታለሁ። አሁንም ደውዬም እ፣ እንትኑን አረግ ነግሮታል።
በጣም አሪፍ እሺ እሺ